hello ወይ ሄለን ወይ
እሺ ምንም የገባልኝ ነገር ስለሌለ ማለት ነው።
አረ ገብቷል። አልፈለግሽም እንዴ? ልክ ያለ እኮ አላሳይም። ምንም ዜሮ ሁለት ላይ በቴሌግራም በቴሌግራም ነው።
በቴሌግራም ላክልሽ።
አዎ እሺ በቃ ቻርጅ ሊዘጋ ነው እና እቤት ስገባ ልክልሻለሁ ወይ ሄለን ትልክልሻለች። እሺ ሄለን ትላክ የሄለን ዘግቷል።
okay፣ ስልኳ ለዛ ዝግ ነው?
ነው። አዎ የኔ ደግሞ አንድ percent ነው ሊዘጋ ነው።
እሺ በቃ እቤት ወይ እኔ ወይ እሷ ከሁለታችን ልልክልሻለን።
እሺ እሺ